hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
እንትን ከቴሌ ብር ወደ ቻፓ ልኬ አል- አል- እንትን አል- አልተላለፈም።
ምን አሉ?
ካች- ከቴሌ ብር ወደ ቻፓ
እሺ deposit message ኡን ይላኩልን ቴሌግራም ላይ እና እናየዋለን።
እ deposit message ኡ አለ አይደል ከቴሌብር የደረሱት message እ እሱም message እና እ Best Bet ስልክ ቁጥሩን አንድ ላይ አድርገው ቴሌግራም ላይ ይላኩልን።
እሺ እሺ እሺ መልካም ቀን።
እሺ